የለም እንትን በሀያ ሶስት ሰመሯን ስላላወጣ የቅዳሜ ቀን ማለት ነው ፈረንጆች የእሷን ታይልኛለሽ የካሸፍ ስድስት ባላ በሀያ ሶስት ማለት ከትላንት ወዲያ
ከሌሎቹ ስንት ብር ነው? ሶስት ሶስት የካሸሮቹ በሀያ የካሸፍ ስድስት ብቻ ነው የሌሎቹ ወጥቶልኛል የእሷ መቶ አምሳ ነው የሚለው።
እሺ በቃ እሺ